ይመስገን። ስለነኛ ባኩ ተመልሰዋል።
እግዚአብሔር ይመስገን። እንትን ፍሪጅ የሆነ ቴክኒሻን ያስፈልገው ነበር።
ምናሉ ደንበኛቸው የሜ- የሜታ ፍሪጅ
እሺ
እና እንትን አያቀዘቅዝም እንትን ብርብር ነበረ።
እሺ ልመዝግብሎትና ወደ ጥገና ክፍል አስተላልፍሎት ቢጄዲውትን ይንገሩኝ።
ቁጥሩ ቢጃ እንትን ይንገሩኝ አለ።
ምን ወይ ሲነበርም ሊሆን ይንገሩኝ ይችላል።
አለ።
ይሰማል ደንበኛ?
እሺ ቆይ አንድ መልስ ልደውል።
ይቻላል። ሲነበርም ካለው ሲነበር መሆን ይችላል።
እሱ ይቻላል። አ?
አዎ እሺ እደውልልኝ ደስ ይላል።